hello hello ሰላም አይሰማም ወይ? አሁን ይሰማል። አባ ድምፅህ ርቆ ነበር። እንዴት ነህ?
ሰላም አለሁ። ብታይ አሁን አንድ order ለማድረግ እየሞከርኩ እሺ በምን ምክንያት እንደተቆረጠ አላወቅኩም። order ም ደግሞ group ላይ ገብቼ ስፈልገው የለም።
ኦ፣ ግን አምስት መቶ ምናምን ብር ቆረጠብኝ። check ልታደርገው ትችላለህ?
እሺ ይቻላል ስልክ ይንገሩኝ እስኪ የእኔ ዘጠኝ ሰላሳ ሰላሳ ዜሮ አንድ ዜሮ አንድ ሀምሳ ሶስት ስልሳ ሶስት ሃምሳ ስድስት ስልሳ ሶስት okay፣ አምስት መቶ
ሀያ ሶስት ብር ከሰማንያ ሳንቲም አ፣ ኢዮብ የሚባል group ላይ ገብተው ነው
ኧረ እሱ ላይ ማሽማሽ ገብቼ እ፣ restaurant quality ቲማቲም እ፣
ወይ የሚለውበት ነው።
okay። ስለዚህ እሱ ካልጨረስ group አልሞላም አይደል? አንድ ይቀራል።
አዎ ቀሯል።
በቃ ስለዚህ እሱ ካልሞላ ተመላሽ ነው አይደል የሚሆነው?
አዎ እስቲ ላውራውና እሱን እሱም እ፣ ይመስለኛል መቶ ሀምሳ ብር ቻርጅ አድርጎታል ጭማሪ እና የሚፈልገው አይመስለኝም group ኡን አ ኢትዮ ቴሌኮም headquarter ነው የሚለው የእሱ location ኑ እ location ኑ pickup location።
ሌሎት አንዴ ቆይ።
እሺ አዎ አዎ እንደዛ ነው የሚለው እም፣ በቃ አይ እኔም ስለማውቀው ችግር የለም። communicate ማድረግ እንትን ካልክ በለው።
እሺ ላናግረውና እ፣ እኔ ሽንኩርት order አደርጋለሁ ብዬ ነው የእሱን እንዴት እንትን እንዳልኩት አላውቅም።
አዎ፣ ምናልባት በስተት ነው join ያደረጉት እ፣ እና አሁን መቶ ሀምሳ ብርም የ delivery ስለቆረጠባችሁ አዎ fail ቢያደርግ ነው የሚሻለው ይህ group እና ላውራውስ እና መልስ እነግሮታለሁ። እሺ እሺ እሺ አባ thank you እሺ መልካም